ዘመድ ሲወደሽ ውደጂ፣ መግደርደር ለምንም አይበጅ። ተይ እንጂ ተይ እንጂ ተይ እንጂ ተይ እንጂ ሲያለምልሽ ልመጂ፣ ሲወደሽ ውደጂ፣ መግደርደር ለምንም አይበጅ። ተይ እንጂ ተይ እንጂ ተይ እንጂ ተይ እንጂ አንዳችን ጥሩ ቃል ጆሮችን ካልሰማ በመስማማታችን እንዴት እንስማማ? ካልቻልን በገሃድ ለመነጋገሩ ለመድረስ አንችልም ወደ ቁም ነገሩ። መጠራጠር ይብቃሽ በግልጽ ይሆን ቋንቋ ማመናታት ይብቃሽ በግልጽ ይግባኝ ቋንቋ ልብሽ ቋጠሮ ሊላላ አልፎ እንዳይጎጅሽ በኋላ መፋቀር መዋደድ መቀራረብ ያሻል መልመድ ሲያታጥፊ ሲያትጂ ልባም ነሽ ሰው ውደጂ ለመፋቀር መዋደድ መቀራረብ ያሻል መልመድ ሲያታጥፊ ሲያትጂ ልባም ነሽ ሰው ውደጂ ሲያለምኑሽ ለመጂ ሲወዱሽ ወደጂ መርደርደር ለምንም ላይ በጂ ተይ እንጂ ተይ እንጂ ተይ እንጂ ተይ እንጂ ሲያለምኑሽ ለመጂ ሲወዱሽ ወደጂ መርደርደር ለምንም ላይ በጂ ተይ እንጂ ተይ እንጂ ተይ እንጂ ተይ እንጂ አትለዋወጪ አንድ ይሁን እምነትሽ ከምትወጂው ጋራ ኑሪ ባንቺነትሽ የተቀጣጠለው ሳይጠፋ ስሜቱ መጨዋወት ያሻል ፍቅርን በሰዓቱ መጠራጠር ይባል በግልጽ ይሆን ቋንቋ ማመናታት ይባል በግልጽ ይግባኝ ቋንቋ አስተውል የፊት የፊቱን አትዘንጊም የሆድ የፊቱን መፋቀር መዋደድ መቀራረብ ያሻል መልመድ ሲያታጥፊ ሲያትፊ ልባም ነሽ ሰው ነጂ ለመፋቀር መዋደድ መቀራረብ ያሻል መልመድ ሲያታጥፊ ሲያትፊ ልባም ነሽ ሰው ነጂ ለመፋቀር መዋደድ መቀራረብ ያሻል መልመድ ሲያታጥፊ ሲያትፊ ልባም